ሁለተኛ ምልክት አመድ ምልጣን ማለት ነው። አመዳግም አመዳግም ምጻቱ ለክርስቶስ በአብይ ስርዓት ወአሰራየ ድርብ ወአሰራየ ግርማህ ወአትህ ውስተ ዝንቱ ደብር ተአውቀሃ ትምህርተ መንግስት